Hello ሰላም
ሰላም አብሮ ጤና ይስጥል እንትን ነበረ አቮካዶ ሙታ group የሚል አቮካዶ order ነበረ።
መች ነበር order
መቼ መሰለሽ ትናንት ወዲያ ነው። ያው ትናንትና ምርት ነበረ ብለውኝ ለዛሬ ተሻግሮ ነበር። ትናንት ማታ check እሺ፣ አድርገውኛል።
በዚህ ቁጥር ነው እ?
ሙታ ደው- ተደውሎሎ ማታ ተደውሎ አዎ፣ ዛሬ ይመጣል ብለውኛል። አሁን እርግጠኛ ለመሆን ነው።
እሺ፣ ስለዚህ check አድርጋ ማን driver ይዞት እንደሆነ driver ስልክ ነግሮታለሁ። መልሽ ደውል።
ትደውያለሽ? እሺ እሺ፣ አዎ አሁን ደውላለሁ። ለታገሱኝ።
እሺ፣ እሺ
አመሰግናለሁ።